hello
ጤና ይስጥልን።
አብሮ ይስጥልን። እንኳን ወደ ሻሸመኔ ከተማ ነጻ ጥሪ ማዕከል በሰላም መጡ። ምን እንርዳዎት?
እንኳን ደህና ጠበቃችሁኝ። ጥሩ ነገር ነው የጀመራችሁት።
እሺ፣ እናመሰግናለን ለአስተያየቶት።
እም፣ ቀ- በርቱ፣ ቀጥሉ።
ከየት ነው?
የህዝብ አስተያየት ከዚሁ ከሻሸመኔ ነው። የህዝብ አስተያየትና መልካም አስተዳደር እንዲሰፍን እሺ፣ ሁላችንም አካባቢውን በበኩላችን ትነግረናለህ?
አካባቢ ዜሮ አራት ዜሮ አራት ነው። እሺ፣ ለምስጋኖት እናመሰግናለን እኛም።
በቃ ሙስና መቀረፍ አለበት እሺ፣ እና መሰግናቸዋለን።
እናመሰግናለን እኛም።
የህዝብ አስተያየት ነው። ባጃጅ ይህ ፌርማታዎች ህዝብ እየተጉላላ ነው።
ባ- እ፣ የባጃጅ የባጃጅ ፌርማታ ትክክል አይደለም።
ፌርማታ እሺ፣ አዎ ይሄ ቦዛው እ፣ ትክክል አይደለም። ህፃን፣ አዛውንት፣ እ፣ ትላልቅ ሰዎች በጣም እየተጉላሉ ነው።
እሺ፣ ለሚመለከተው አካል እንደውላለን።
ይሄ ፌርማታ እንትን ማለቱም እሺ፣
እሱ እንዲስተካከልልን እሺ፣ በአክብሮት እንጠይቃለን።
እሺ ለሚመለከተው አካል እንደውላለን። ለአስተያየቶት እናመሰግናለን።
አይ።
እሺ፣ እሺ።